ሄሎ
ሄሎ እንዴት ሰላም ነው እንዴ?
ሀሚድ ነኝ። ምን ልርዳ?
እንደገና አልተስተካከልም። ጌሙ
የትኛው?
ቴሌግራም ላከን ነበር።
እሺ check እናደርገዋለን። እሺ ቴሌግራም ላይ ከሆነ ነገር ግን game ኡ በሆነ ሰዓት ላይ ነበር።
እሺ check እናደርገዋለን። ጻፍና ቴሌግራም ላይ ቼክ ከዛ እናደርገዋለን።
እየተጠየቀ ቴሌግራም ስክሪንሾት አለን።
እሺ ላክልን ላክልን።
ስክሪንሾት የለኝም ግን ጌሙ ለምን አልሰራም?
የትኛው ጌም?
ጆሃን አፍጋት
እሺ ስም ማን ነው ቴሌግራም ላይ?
ቴሌግራም አብዳሲስ ይህን ቁጥር ነው።
አብዱልአዚዝ። እሺ አንዴ ጠብቀኝ። እሺ እሺ ጠብቃለሁ። አስተካክል አበናት
እሺ፣ መጀመሪያ ቴ- ቴሌግራሙን ማግኘት